hello ደውዬ ነበረ እና ገብረ ህይወት ነኝ እናይልሃለን ብሏችሁኝ ነበር ወደ ነበር
ሀያ ሶስት ስልሳ ሁለት
ሀያ ሶስት ስልሳ ሁለት ፊን ነው
የደንበኛው መዳረሻ አለም ሲኒማ ነው የሚለው ግን ሲደውልለት ደግሞ ወደ አስኮ እንትን ነኝ አለ አስኮ መድኃኔዓለም ነኝ አለ ኮተቤ መድኃኔዓለም ይኸው አቤት ሰማሽ ሰምቻለሁ customer ተቀይሮብን አሉ እ?
customer ተቀይሮብን ነው
hello
አቤት ገብርኤል እያየሁ ልክ ነው ሰማኝ አይደለም በጣም እያየሁ ልክ ነው እ፣ እንትን ሀያ ሶስት ስልሳ ሁለት እሺ
እና እንድታይልኝ አለ።
የት እንዳለ ትክክለኛ ቦታውን check አድርገን እንጨምር ከሚስተካከልና
customer ተቀይሮብን ነው ወደ ኮተቤ ትሄዳለህ
አይደለም አይደለም፣ ኮተቤ አይደለም ያለው